የህይወቴ ህይወት አንቺ በመሆንሽ አንቺ በመሆንሽ አሃ። እባክሽ ፍቅሬ ሆይ አልጥፋ ከፊትሽ አልጥፋ ከፊትሽ አሃ። ምንም ባይታይም መልኬ ላይ ባይሳራ ያንቺ ፍቅር ጎልቶ ልቤ ውስጥ ይዞታል። እኔ እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ውዴ እኔ ፍቅሬ ሆይ የሕይወቴ ሕይወት ሁሌ የምጠራሽ ሁሌ የምጠራሽ አሃ። ትዝ እኮ እያለኝ ነው መልካሙ ስራሽ መልካሙ ስራሽ አሃ። ቀንም ሆነ ሌሊት በተቻለኝ አቅም ስምሽን ካልጠራሁ ደስ ብሎኛ አያውቅም። እኔ እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ውዴ እኔ ፍቅሬ ሆይ እምባዬ ጉንጬ ላይ ቢፈስ መልካም ነበር ቢፈስ መልካም ነበር። ሊጎዳኝ ልቤ ውስጥ ገብቶ ከሚቀበር ገብቶ ከሚቀበር ባለም ተጎድቼ ልኖር መስሎኝ ነበር።